ሄሎ ሄሎ ሰላም ጤና ይስጥልኝ።
አሁን ደውዬ ነበር እና ትኬቱን በንግድ ባንክ መግዛት አልቻልኩኝም። ኔትወርክ የለም።
በአካል መጣው መመዝገብ ይችላሉ።
ሌላ አማራጭ የለም። ቴሌብር መውሰድ ይችላሉ።
ምናምን other bank መጠቀሚያችሁ ቴሌብር ቴሌብር ላይ ሌላ account የለንም። በቴሌብር transfer ቴሌብር ላይ transfer ማድረግ ይችላሉ። ንግድ ባንክ ላይ አዎ አዎ other bank ላይ መጠቀም ይችላሉ። በቃ እንደዛ ከሆነ ችግር የለም። screenshot ያደረጉትን መጣው ያሳዩናል።
እሺ ዘጠኝ ሰዓት ላይ ትኬት መሸጥ እናቆማለን። አስር ተኩል
hello ወይ
ይሰማል።
አስር ተኩል ነው መግቢያው።
አስር ተኩል አዳራሹን ስለምንከፍት ቀድመው ይምጡ እርስዎ።
እሺ እዛ በር ላይ ያገኛለሁ እንዴት ቲኬቱን ብመጣ ዝም ብዬ?
አለን አለን አለን። አሁን ከአሁን ሰዓት ጀምሮ አለን እኛ።
እሺ አመሰግናለሁ።